የኢትዮጵያ ቤቴሌቪዥን ሎት ሄሎ ጤና ይስጥልኝ።
አብሮ ይስጥልን።
ወዝ ለማስቀየር ነበር ነ
ሆዝ
የሱ የወጡ እሺ የቢጃይ መለያ ቁጥሮትን ይንገሩኝ።
አስራ ስድስት አንድ ሃምሳ አራት
እሺ ቤቲ ሆቴል ሎት
ቤቴ ሆቴል እሺ ለሌላ ጊዜ ቢጃ አይዲዮትን ልንገሩት መያዝ የሚችሉ ከሆነ እሺ አስራ ሶስት
አስራ ሶስት ሰባ ስምንት
እሺ አምስት ሀምሳ አምስት አምስት ሃምሳ አምስት አዎ፣ እኛ ጋር ሲደውሉ በይሄኛው ነው የቢጃ ቁጥሮት አዲስ ነው ይሄ?
አዲሱ ሳይሆን የድሮ ነው።
እሺ ሙሉ ስሞትን ይንገሩኝ።
እ?
ሙሉ ስሞትን ስላች ሀብታሙ ሀብታሙማ ሀብታሙ ገብሩ ገብሩ።
አ።
እሺ አሁን በደወሉት ቁጥር ሊያዝሎት።
አዎ በዛ እሺ የድራፍት ማሽኑ ሆዙ ምን ሆኖ ነው መቀየር የፈለገው?
ትጥራለች ህይወቱ እያስተነፈሰ በርሜል ሲቀየር ምናምን እያስተነፈሰ
እያሰናል አስቸጋሪ አድራለች። አዎ እሺ እሺ፣ ደንበኛችን ቅሬታዎችን ወደሚመለከተው አካል አስተላልፍሎት። ዛሬ የጥገና ክፍሎች ወደ እርስዎ ይመጣሉ። ሌላ መረዳት ነገር አለ?
አይ የለም ሌላ እሺ፣ ስለደወሉ እናመሰግናለን። ስለ አገልግሎቱ ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡ። መልካም ቀን።
አስቸ-